Hello ሰላም ጤና ይስጥልን ቤተሰቦች Hello ጤና ይስጥልን ሰላም ጤና ይስጥልን እንዴት ነሽ አለን አለን ሰላም ነው ሰላም ነው አለን
ምን ከማታ እ
ብር ተሸነፈ ኳስ እሺ
ሁለት ሺ ስምንት መቶ ሀያ አምስት ብር እ
ከፍተኛ አሁን የለም በአካውንቱ ውድድር አድርገህ ነው
አዎ ፉጅ ማይ ሌላ ሰው ፉጅ ተሰረቀ ተሰረቀ አዎ እስኪ ቆይ አሁን ቼክ አደርግልሃለሁ እሺ ይሄ ነው አካውንቱ ቤተሰብ ስልክህ አይ አይደለም ዜሮ ዘጠኝ እሺ ሀያ አምስት እ
ዜሮ ስምንት እ
ዜሮ ስምንት
ዜሮ ሀያ አምስት ዘጠኝ ሀያ አምስት እ ዜሮ ስምንት ዜሮ ሀያ ሰባት ስምንት ሀያ ሰባት
እ ሰማንያ አምስት
ስንት ብር ነው
እም፣ ሁለት ሺህ ስምንት መቶ ሀያ አምስት
ስልኩ ልንገርህ ዜሮ ዘጠኝ ሀምሳ ሶስት ዜሮ ዘጠኝ ሀምሳ ሶስት
ዜሮ አንድ
ዜሮ አንድ እ እሺ አርባ አምስት አስራ ሶስት እሱ ነው እሱ ጋር ነው ዲፖዚት የተደረገው አርባ አምስት
አስራ ሶስት እኔን ሲሙ ሲሙ ነገር ከ አይሰራም ስልኩ
ስልኩ ያው ወደዛ ነው የገባው እኛ አሁን ማወቅ አንችልማል እነ ነሙ ጨርኩ ሲስተር ስ- ስም የለውም እዚህ ጋር ስም አያወጣም ለዛ ነው ወላሂ ወላይ ግን አይሰራማ አይታወቅም በ ስልኩ
እስኪ ስልኩን ድገመ እና ንገረኝ ዜሮ ዘጠኝ ሀምሳ ሶስት ዜሮ አንድ ዜሮ አንድ አርባ አምስት አስራ ሶስት አስራ ሶስት ነገር
ዘግቶ ይሆናል መልሰህ ደውልለት